ሰላም ጤና ይስጥልኝ። ቺፕቺፕ
እንዴት ነሽ እናት?
ሰላም
አያት አምስት order ነበረኝ እና እስካሁን አልተደወለልኝም።
መቼ ነበር order ያደረጉት?
ትላንትና ነው።
እስኪ ስልክዎትን ይንገሩኝ። እስኪ መውጣቱን check ላድርገው።
እሺ ዜሮ ዘጠኝ ሀያ ሁለት እሺ አርባ ሰባት እሺ አርባ አራት ሀምሳ ሁለት
ሁለት order ነው።
አዎ ድንችና ሽንኩርት።
እ፣ ከሰዓት ነው የሚወጣልዎት።
እሺ ግን እንዲወጣ አድርጌልኝ እሺ። ዛሬ ፈልግ ይሆን አዎ ችግር የለም ይወጣልዎታል ከሰዓት።
እሺ። ያው ሌላ ጊዜ ቶሎ ስለሚደውል ዛሬ ቆየብኝ።
አዎ አዎ ከሰዓት ስለሆነ ነው ለዛ ነው የቆየው።
እሺ እሺ እሺ መልካም ቀን።
እሺ